ሄሎ ሄሎ አቤት ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
አሳየና በላይ ትርጉም አዎ ከ We Plus Solution ድርጅት ነው የምደውለው።
ከምን We Plus Solution እሺ We Plus Solution Provider የሚል መተግበሪያችን ላይ አገልግሎት ለመስጠት ተመዝግበው ነበር።
አዎ አሁን ላይ አገልግሎት መስጠት ስለጀመርን ያለምንም ወጪ ከተጠቃሚዎቹ ጋር መገናኘት እንደሚችሉ ልንነግሮት ነው የደወልነው።
ምስጢር ቁጥር ነው። እሺ እሺ We Plus Solution User የሚል መተግበሪያ አለን። እሱ ላይ በመግባት የሚሰጧቸውን አገልግሎት መመልከት ትችላላችሁ። እንዲሁም ሌሎች አገልግሎቶች አሉ። የትራንስፖርት ከአርባ አራት በላይ የተለያዩ አገልግሎቶች እንዲሁም ከሶስት መቶ አርባ ዘጠኝ በላይ game ኦችም አለ። እነሱም ማግኘት ትችላላችሁ።
እሺ እሺ መልካም የስራ ቀን ይሆንላችሁ። እናመሰግናለን።